ሄሎ ሄሎ ሄሎ ይሰማል።
አሁን አልደረሰልንም result ኡ እየጠበቅን ነው። ቀ- ቀደም ብለን የመጣ ነው። ጥሩ ጥሩ ወርቅ
የምን result ነበር?
ጥሩ ወርቅ ተስፋዬ የ MR result CD ብቻ ወስደን ይሄን ነው CT scan የተነሳች ቃዩዋ በተለ- በ- በቴሌግራም እንልካለን ብላችሁ አላካችሁም። አሁን ዶክተሮቹ ያን ምንም አገልግሎት መስጠት አልቻሉም። እስከዛ እየጠበቁ ነው።
እኛ call center ነው እና የ MRI ስልክ ልስጥህና እንዲተ እነሱ ይልኩልሃል።
የ MRI ስልኩን ስጪና ይታችን እሺ ዜሮ ዘጠኝ ሰማንያ ስምንት ቆይ ቆይ ቆይ ቆይ ቆይ ቆይ ቆይ ዘ- ዜሮ- ዜሮ ዘጠኝ ሰማንያ ስምንት ሰማንያ ስድስት
ዜሮ ዘጠኝ ሰማንያ ስምንት ሰማንያ ስድስት ሰማንያ ሰባት ሰማንያ ሰባት ሰማንያ ዘጠኝ
ሰማንያ ዘጠኝ